ሄሎ ሄሎ፣ ወይ ወይ፣ እንዴት ነሽ?
እንዴት ነሽ?
ደህና ነሽ?
አለሁልሽ ወይ ልዬ።
ተጠፋፋኝ ጭራሽ ነው።
አዎ፣ ተጠፋፋን ማለት ነው።
እንዴት ነሽ? ጤናሽን?
ደህና ነሽ?
ደህና ነኝ እልፍዬ።
አለሁልሽ። ደህና ነኝ።
አልገባሽም እንዴ? ዛሬ ገብቻለሁ።
አይደለ? እንዴት ነሽ?
አ፣ ጤናሽ?
ደህና ነኝ። ተመስገን።
ልጆች ሁሉ ሰላም ያው ናቸው?
ድካም አጥንቴም እኔን አፌን ይመረኛል።
አፍሽን መድኃኒቱ ከባድ ነው።
ይሄ የምትውጪው?
አዎ ወይ አ።
ከባድ ናፍ ትመራለች።
አዎ።
እ፣ ጫ- አጥንት ምናምን ነገሩ ነግሮኛል ሐኪም አጥንት አ።
መሳሳት ያመጣ ብሎ ነው።
አይደለ?
አዎ፣ ደህና ነሽ?
ደህና ያቺ ነኝ።
ልጅስ እንዴት ናት?
እ?
ያቺ ደህና ልጅሽ ነች እንግዲህ ምንም የለም እልፍዬ፣ ምንም እሰይ የለም።
ተመስገን፣ እግዚአብሔር ይመስገን።
ምንም የለም እንግዲህ እግዚአብሔር ፈጣሪ ያውቃል።
ግን ትከታተለው።
አዎ እየተከታተ ተከታተለዋለች እንግዲህ አዎ።
ስድስት ወር ሙላትና እልፍዬ አዎ በቃ እሺ፣ ሰላም እሺ፣ ልበልሽ ወይኔ በየነሽ ቆንጆ እልፍዬ። እሺ፣ አመሰግንሻለሁ። ኑሪልኝ።